hello Best Bet
ኧረ ጨረሳችሁ እናንተ ሰዎች ምን ይሻለናል በእናታችሁ ምንድን ነው ቆይ እኛ ብር ስንጠይቅ ወዴት ነው የሚሄደው ብሩ
ምን withdraw ነው?
አዎ
እሺ አንድ ደግሞ game እየተጫወትን cash out እያለን cash out አይሰጠንም withdraw ምንድን ነው?
አድርገህ አልገባልህም ነው?
አይ cash out cash out ላይ ብዙ ብዙ ጨዋታ የተጫወተ እንትን ትክክል የሆነ X እያደረጋችሁ እኮ ነው አይ አሁን ምንድን ነው የሆነብህ አልገባኝም። አሁን withdraw ነው deposit ነው ምናምን እም?
withdraw አይደለም እ፣ ጨዋታውን በትክክል እየታረመ አይደለም okay ትኬት ነው።
አ እሺ የትክ እንትን cashier code ንገረኝና ላስተካክልልህ። እሺ
ምኑን cashier code ንገረኝ ወይ ደግሞ ticket ID ውን ንገረኝ። ከሁለት አንዱ የትኬት ም፣ አሁን ገብቼ ነው ወይስ አ ማየት አትችልም።
እንዴት እያወራሁ ይቻላል እንዴ?
እሺ ዝጋውና ይኸውና ደውል መልሳ። እሺ እሺ